ነሽ? Hello ጤና ይስጥልኝ ችችት
Hello ሰላም ነው።
ሰላም።
እንትን እቃ አዝዤ ነበር እሺ እስቲ ስልክ ይንገሩኝና check ላድርግሎት።
ሀምሳ ሁለት ሰላሳ አምስት ሰባ አንድ ሀምሳ ሁለት ስንት አለች?
ዘጠኝ አስራ አንድ እሺ አስራ አንድ አለ።
ሀምሳ ሁለት እሺ ሀምሳ ሁለት ሰላሳ ሰላሳ አምስት ሰባ አንድ እሺ ዛሬ ወጥቷል ይመጣል።
ዛሬ ይደርሰኛል።
አዎ ይደርሶታል። እስቲ check ላድርግሎት ሁሉንም product እና እሺ እሺ አዎ ይወጡ እስካሁን አራቱን አይቼዋለሁ። ወጥቷል። አዎ ወጥቷል። ሁሉም ወጥቷል። አምስት product መሰለኛል።
አ ስለዚህ እ፣ driver ኡ pick አድርጎታል ምናምን ይላል። ስለዚህ ይደርሰኛል አይደል?
picked up ስለሆነ ይደርሳል። ዛሬ ይመጣል።
እሺ እሺ እሺ